ሄሎ ጤና ይስጥልኝ። ቺፕቺፕ ጤና ይስጥልኝ። ሄሎ ሄሎ ሰማም ሄሎ ጤና ይስጥልኝ። አይሰማም?
እግዚአብሔር ይመስገን። ሰ- ሰላም ነው።
ሰላም
ትላንትና ሽንኩርት ሄሎ።
እየ- የቀረ ሽንኩርት በርበሬ ላክልሻ ብላችሁ ነበር። ሄሎ እ- እሺ አንድ ኪሎ ሽንኩርት አልቀርም።
ያዘች ስሞቱም አለብን ባለው ህፃን ልጅ ጣቢነ
ሄሎ ሄሎ ሄሎ ሄሎ ሄሎ አቤት
ሄሎ አቤት ተማሙ ወይኔ ስልክ አላችሁ ምንድን ነው ሲያስጠላ